ጤና ይስጥልኝ Best Bet ይቅርታ በጣም እኔም ደጋግሜ የደወልኩኝ እሺ፣ ችግር የለውም።
አልገባልኝ እስካሁን በዜሮ ዘጠኝ ሰላሳ ሶስት እሺ ዘጠና ዘጠኝ እሺ ሰላሳ ስምንት አርባ ሁለት ምን deposit አድርጋ ነው
አረቡ ይዝድረዋል ወጪ አድርጋ? አሁን የነገርከኝ የ Best Bet ስልክ ቁጥር ነው። መቼ ነው ያደረከው?
ቢያንስ ከአርባ ደቂቃ ሃምሳ ደቂቃ
እስኪ check ላድርግልሽ። አንዴ መስመር ላይ ጠብቀኝ።
እሺ።
ዜሮ ዘጠኝ ሰላሳ ሶስት ዘጠና ዘጠኝ ሰማንያ ሁለት አርባ ሁለት no ሰላሳ ስምንት አርባ ሁለት ዜሮ ዘጠኝ እሺ እሺ ሰላሳ ሶስት ዘጠና ዘጠኝ ሰላሳ ስምንት አርባ ሁለት hello ሺህ ሀምሳ ብር ነው።
yeah
እሺ ዛሬ ትንሽ በ Chapa የሚደረጉ transaction ኦች ትንሽ delay ስለተፈጠረ ነው። እሺ ለእነሱን አሳውቃቸውና ያስገቡልናል። በቃ ለእነሱን አሳውቃቸውና አልገቡም ዛሬ ቢሮ ነ- እስከ ነገ ጠዋት ይስተካከላል።
okay cancel ማድረግ ይቻላል እንዴ?
cancel ማድረግ አይቻልም። እነሱ ጋር ነው ያለው ብሩ። አሁን ማሳወቅ ብቻ ነው እነሱ እንዲያስገቡት ማድረግ የምንችለው።
ኦኬ
ሲፋን ሀሰን መሀመድ አለ ሻፊ ያ ያ በቃ ይገባል፣ ችግር የለውም።
እሺ እሺ እሺ